ጤና ይስጥልኝ። ዘኢትዮጵያ ሰላም ነኝ። ባኮም ልርዳው?
እንዴት ነሽ? ላሞራሪ ከማርቆል ግሮሪ ነበር። ማርቆና እሺ፣ ምን ልርዳዎት?
ፋክት ከሰሙን ጣዕሙ ተቀይሯል። ምን ከሰብ መርቆን ያድርጎብኝ ይኖራል
ደንበኛችን የድራፍት ማሽኑ የተጸዳበትን ቀን ቼክ ያደርጉኛል።
የታጠበትን ማለት ነው አዎ፣ አዎ።
የተጠበበትን ቀን ኦኬ። እሺ፣ እሱን ቼክ አድርግ። መደድ ደግሞ ወደ ሰቦታ አለው ያለሁት
እሺ፣ እሷን check አድርገው እዛ ወረቀቱ ላይ የተለጠፈው ቀንና ስላለ ወር ስላለ ጊዜ እንደዚህ አይነት ነገር የሚከሰተው draft machine ጥራት ጋር ስለሆነ መጀመሪያ እሱ check እንድናደርግ እሷን ቀን ይንገሩ።
እሱ check ላስደርግና ደውልሽ